ሲወዩ ነው እንግዲህ ስትቤት
ሄሎ ሰላም ጤና ይስጥልን።
አብሮ ስትልን
ስፔስ ቤት ነው።
አዎ ማለትም የሆነ እንትን ነበረ እስካሁን ምን አላለውም ምን ኳስ ነው?
እ ኳስ ሄሎ፣ አቤት አቤት ካሸር ኮዱ ንገረኝ።
ከአስር ኩሉ አስራ አንድ ሰባ አንድ እም፣ ሰባ አንድ
አስራ አንድ ሰባ አንድ አስራ ዘጠኝ ዜሮ ሶስት አስራ ዘጠኝ ዜሮ ሶስት አዎ
የትላንትና ነው።
አዎ ትናንትና አረ ለስንቴ እኮ ደውዬላችሁ ምንም አላስተካከላችሁልኝም። ኦንላይን ነበር የተጫወትኩት በስልኬ Okay ግን ምንም ላስተካክል አልቻልኩም። ብዙ ጊዜ ደውዬላችኋለሁ።
ሶስት ለዜሮ ነው ያለቀው።
አዎ ሁለት አንድ ጨዋታ አይደል? አዎ
ሁለት ጨዋታ ነው።
ሁለት ጨዋታ አዎ እስኪ ሁለት ጨዋታ ነው። አዎ ሁለት ጨዋታ ልክ ነሽ። አይሹ
ቆይ እስኪ አንዴ basketball ነው እንደ ሁለተኛው አረ ሁለቱም እንትን ነው ቴኒስ ቴኒስ ቴኒስ።
ቴኒስ ነው ሁለቱም። አዎ okay እሺ፣ ቆይ አንዴ እስኪ
ለካርድ አወጣሁት።
ከሜዳ ውጭ ያለው አይደለ ያገባው አዎ ሁለተኛው ላይ በቃ ግን እኮ win one ነው ያልከው።
አረ ልክ ነው። እኔ አይቼዋለሁ እኮ ያለቀ ያሸነ እንትን አይቼዋለሁ፣ ተከታትዬዋለሁ እኮ ውጤቱን ላክልሽ ወይ እ?
ውጤቱን ቆይ ላክልሽ።
አንዴ አንዴ ቆይ ብሩኬ አዎ ግን አልቋል እያለ ነው።
እ?
ቆይ አንዴ እሺ፣ እሺ ይሄ በዚህ ስልክ ደውዬ ላሳውቅክ
እሺ ሰላሳ ዘጠኝ ሰማንያ ሁለት
አዎ ሰላሳ አንድ ሀምሳ ሁለት
አዎ እንደዛ ብላ እኮ እስካሁን ዝም ነው ያለችኝ። ይዛ እሺ እደውልልሃለሁ። እሺ መልስ። እሺ